ሄሎ
ሄሎ ጤና ይስጥልን። Donkey Tube ነው። ምን ልርዳውት?
እጹብ ድንቅ ልጆች ጥቆማ።
እሺ ስምሽን ትነግሪኛለሽ?
ጽዮን ጽዮን ዳት
ጽዮን።
ጽዮን ጽዮን እሺ ስልክ ቁጥር
ሀምሳ ሶስት ዘጠኝ ሀምሳ ሶስት
እሺ ከዚህ ላይ ሞልቼዋለሁ። እድሜ ስንት ነው የምጠቆሚው ልጅ? እድሜ
እድሜ እድሜ ትክክለኛ እድሜ አላውቅም። ይቅርታ ግን
እሺ ስትገምጪ ስንት ነው?
ሰባት ወይ ስድስት እ?
እሺ ቦታ መኖሪያችሁ የት ነው?
አ እሱንም እኔ TikTok ላይ ነው ብዙውን ጊዜ የምከታተላት እና ይሄን ያህል detail መረጃ የለኝም።
እሺ ስሟ ማን ነው?
የ TikTok ስሟ ትንሿ እማማ ዝናሽ ነው።
እሺ እሺ እሺ፣ አመሰግናለሁ። እንደውላለን።
እሺ